ጤና ይስጥልን።
ጤና ይስጥልኝ።
ኤምቲኤች gynecology center ነው።
እሺ፣ እኔ የአምሳ ቤት ከለቀቅኩ ትንሽ ቆይቻለሁ።
እሺ፣ ደንበኛችን ይሰርበልኝ።
ስልክ ሊነግሩኝ ይችላሉ? ከይቅርታ ጋር
እሺ፣ አይቼ ልንገርሽ።
እሺ፣ መልሼ ልደውልዎት።
አይ አሁን ማየት ይችላል።
እሺ፣ ደንበኛችን
እሺ፣ ሄሎ ይሰማኛል? ደንበኛችን
ዜሮ ዘጠኝ ሀያ አንድ ሀያ አንድ ዘጠና አራት ዘጠና አራት
ሀያ ዘጠኝ ሀያ ዘጠኝ አርባ አራት አርባ አራት በጣም ነው የማመሰግነው። መልካም ቀን ይሁንልዎት።
ነው። እሺ ደውላችሁ